ለነሰለኝ አርፌ ሌሊት ነኝ እባክዎ የምንወርደው?
ዲፖዚት አላደርግ አለኝ።
እሺ ደንበኛቸው ነው።
እየሰራ የለ
አሁን ነው የሞከሩት?
አዎ
ይሰማል ደንበኛቸው ነው።
አዎ አዎ አሁን ነው እንትን ያልኩት የበኩርኩት እምቢ አለኝ።
እሺ ሙሉ ስሞትን ንገሩኝ ደንበኛቸው።
አብዱረሂም
አብዱራሂም ማን?
ናስር
እሺ ደንበኛችን በዚህ ቁጥር ነው ቴሌብር የሚጠቀሙት?
አዎ
እሺ ግብይቱን ከየት ወዴት ነበር ያደረጉት?
እ እ ግብይቱን ከየት ወዴት ነው ያደረጉት?
እ ቴሌብር quick ወደ quick ብር። እሺ የገንዘቡን መጠን ይንገሩኝ ደንበኛቸው።
አንድ ሺህ ብር አንድ ሺህ ብር። ሰዓቱን ያስታውሱታል?
እ አሁን አሁን አሁን እሺ ደንበኛችን አሁን በምነግሩ ስልክ ቁጥር ወደ ቴሌግራም ቻናላችን screenshot አንስተው ይልኩልናል። ቁጥር ላስይዞ ዜሮ ዘጠኝ እ
ዘጠና ሁለት
እሺ አስራ ሶስት እሺ ዜሮ አንድ ሀምሳ አምስት
እሺ እሺ ሲልኩልን ለሚመለከተው አካል እናስተላልፍልዎታለን። ሌላ የምረዱት ነገር አለ?
አይ
እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምፅ በኋላ ያስቀምጡልን። መልካም ቀን።